ጤና ይስጥልኝ ሰላም። አሁን ደውለሽልኝ ነበረ።
እሺ አ promoter ኡ ነበረ የደወለው እና ብዙ ቤት የ promoter ኡ ስላስመዘገበ ስልክ ትሰጭኛለሽ?
አ አሁን እሱን አብረው ስላላስቀመጠችልን አሁን የነበረችዋ ልጅ ስለወጣች ስልኩን አላስቀመጠችልንም። ስለዚህ ወይ እኛ እንዘጋዋለን ትኬቱን ማለት ነው።
ዝውድና ይደውል መልሶ እኔ ለማናገር እሺ፣ እሺ፣ አናግረዋለሁ።
መልካም ቀን።
ምን ነው? ወይ ሲደቡ